Police de Bulldog?
አውስቶ
አቤት።
ያው በአሪፍ አሪፍ ባይ እህ። ምን አሉኝ?
ሰማያ
ይሰማዎታል?
አይሰማም እሺ። የእርስዎ የተቆራረጠ ሰው አሪፍ ባይ ዲቦስቱ
ምን አሉኝ? ደንበኛችን
አሪፍ ባይ ዲቦስቱ ነው ዲፖዚት አድርገው አዎ ሲቢ ቢሮ ዲቦስቱ እህ።
ከዛ ሲቢ ቢሮ በስሙ ከአስወጣው ላይ
ከሲቢ ብር ወጥቶ ወዴት ነው ለማስገባት የሞከሩት?
በዜሙ አይገባም ዲቦስቱ አይገባም ማለት እንደዚህ
እሺ። ወደ ምን አካውንቶት ነው አልገባ ያለው?
በሁለት ሁለት ቀን በፊት እንደዚህ
ከዚህ በፊት ደውሎ እኛ ጋር አስመዝግበው ነበር?
አዎ ስንት ጊዜ ይደውላል። እዚህ ምን ማሰር የለም ነው ቴሌግራም ጋር screenshot ምናምን send ነው
እህ።
ምን እስኪ ያስመዘገቡበትን ቁጥር ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሶስት
ስንት አሉኝ?
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት አርባ አንድ
አርባ አራት
አርባ አንድ አርባ አንድ አርባ አንድ ዜሮ ዘጠኝ ሰላሳ ሶስት አርባ አንድ ሰላሳ አራት አርባ አራት ሰላሳ አራት አርባ አራት
ስንት ቀን ስንት ጊዜ ይደውላል እንደዚህ ምን ማሰር የለም።
እሺ ደንበኛችን እያየሁልዎት ነው። ስሞትን እስከዛ ይንገሩኝ።
አ?
ስሞትን ይንገሩኝ።
አይ ስም ያስረዱ ጋር
ማን አሉኝ? ስሞትን
አራት መቶ ሰማንያ
አራት መቶ ሰማንያ ብር አዎ።
ስሞት አሳድ ነው።
ምን
የእርስዎ ስም
ገና ቤቱ
ይሰማዎታል? ደንበኛችን አይሰማ
አሁን ይሰማል?
አይሰማ እሺ አሳድ ነዎት እርስዎ?
አዎ
እሺ ደንበኛችን ደጋግመው እንደደወሉና ሪፖርት እንዳደረጉ እዚህ ጋር ያሳየኛል። ነገር ግን አራት እርስዎ ደ- ላኩልን ብለንዎት አላኩልንም።
በ- በፊት ድቦስ ከገባም እስከ አሁን ይደውላሉ እንደዚህ በስሙ ሲግዜ አይመልሱም ድቦስ አይገባም እህ
ሁሉም ሰው በስልክ የተቀበለው እህ ስልሚና ስልክ ከዲያቀ በሌላ አንስሩም የለም እንደዛ
እሺ ስለዚህ በቴሌግራም ላይ ሊልኩልን ይችላሉ።
ስንት ጊዜ ይደውላል አይ
እሺ በጣም ስለዚህ እኛ እንዲስተካከል እናደርግልዎታለን የላኩትን screenshot አያይዘን አሁን
እኛ እሺ፣ ሪፖርት በጣም- እናደርግና ሲስተካከል ደውለን እናሳውቅዎታለን።
deposit ለማስገባት
ምን አሉኝ?
game ኡ game ኡ ወደ ውስጥ እንደ game deposit አስገባ ማለት ነው
ድምፁ ስለሚቆራረጥ አልሰማሁትም።
አዎ
እሺ ደንበኛችን ሌላ መረዳዎት ነገር አለ?
ሌላ ነገር የለም ግን ስንት ገና ከስታም ይሄ ከስታምበር ነው አይደለም እህ ልክ ነው። ሄሎ
ስልሳ ሄሎ እየተሰማን ነው ደንበኛችን። ቀጥል።
ሄሎ
ሄሎ ይሰማዎታል?
ሄሎ አዎ ይሄ ከስታምበር ነው ግን እህ ያው ሶስት ቀኑ
እሺ።
ይደውላሉ። በሁሉም ሰው ስልክ ያስቀምጡ ስሜና ስልክ ሰብያገን ይነገራሉ። ጊዜ ግን ገስሙ አይመልሱም። በሱ ስግግሩ አይገባም።
እሺ እስካሁን የቆየብዎት screenshot ስላልነበረው ነው። ለመስራት screenshot ስለሚያስፈልገን ነበረ። አሁን ግን ከላኩ ወዲያው እንዲስተካከል ስለሚደረግ አመሰግናለሁ።
ደውለን አመሰግናለሁ።
እናስታውቅዎታለን።
አመሰግናለሁ።
እሺ መልካም ምሽት ይሁንልዎት።
አ-